ዲሊሽን አይደለ ኦን ታይም ነው አይደል?
አይደለም፣ የሞተረኛ ነው የሞተረኛ ነው። አልሰራውም እኔ
አልሰራውም ሞተረኛ ነው እኮ እንዴ አለህ ነው ግሩፕ ላይ ነው የምታሳውቀው። ተቃራኒ ወደር አሳውቄ ነበር እዛ ደውል ነበር
ምን አልከኝ?
አሳውቄ ነበር እዛኛው ላይ ደውል ብለኝ ነው
ቆላው
አሳውቄ ነበር እዛኛው ላይ ደውል ብለውኝ ነው እናቴ
ጉዳይ
ብለው
ጉዳይ ታውቀው ተጋኑ አሁን ብለሽ ታስርበት አሳውቄ።
እሺ፣ ቃል-
ብለው